ዓለም ዓለም ለበልጅጊ ዓለም ዓለም ታጠቅ ብሎ ፈረስ ካሳ ብሎ ስም ታጠቅ ብሎ ፈረስ ካሳ ብሎ ስም አርባ አርብ ይሸበራል ኢየሩሳሌም የአገሬ ልጅ ገጢን አብሬ ልክረም ዓለም ዓለም እንዳው በልጅጊ አዲሱን ቀሚሴን ሳትፈጀው ማታ አዲሱን ቀሚሴን ሳትፈጀው ማታ ፍቅሬ ያንተን ነገር ስቋጥር ስፋታ ሆድ ያንተን ነገር ስቋጥር ስፋታ ዓለም ዓለም እንዳው በልጅጊ እሪ በል ሰቆጣን እሪ በል ኮረም እሪ በል ሰቆጣ እሪ በል ኮረም አርባ አርብ ይሸበራል ኢየሩሳሌም መመን እመሚ እንዳው በልጅጊ ዓለም ዓለም